Hel- Hello. ሄሎ
ሄሎ፣ አይሰማም?
አይ
አምሳ ይሰማኛል።
ስምንት አቤት።
ሰባ ሁለት አምሳ ስምንት ሰባ ሀምሳ ሁለት ስምንት
ሰባ ሆነ
እ አምሮ የነበረ ያዝኩት ይውጣ ተብሏል። ጎርፍ ነገር ገብቶ መሰለኝ መስራት እ?
አልቻሉም፣ መስራት አልቻሉም።
መስራት ካንስ አልቻሉም?
ይሁን አ
እስኪ ወርደ ነበሩ ንገረኝ።
አምሳ ስምንት ሰባ ሁለት ካምሮኝ
ሀምሳ ስምንት ሰባ
ሰባ ሁለት
ሴምሲ ነው።
አዎ
አንድ ቆይ እስኪ ታገናኘኛለህ እዛው ከሆንክ
ሄሎ
ሄሎ
እ ሄሎ አምሮኝ አይሰማም?
አምሮኝ ነው። እሺ አዎ፣ አምሮኝ።
አገናኘኝ can- ብያለሁ።
እ፣ አሁን ወጣሁ እኔ መስራት አንችልም ነው ያለች። ወይ ደውይልኝ።
እሺ እሺ በቃ
cancel ነው ይኸው ጎርፍ ገባቸው መሰለኝ። እስካሁን እስኪ ደውላለሁኝ። እሺ ደውላለሁ።
እ
እሺ ደውልላቸዋለሁ በቃ